ፔጃቸው ላይ አለ አንድ ሰማንያ ሁለት ሰላሳ አራት ነው። ሄሎ አቤት ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን።
ማሊባባ ነው።
አ
ስዊፍት አላችሁ እንዴ? ሀምሳ ሀምሳ
ስዊፍት የለንም አባ
ዲዛይርስ ዲዛየር አለን ግን ሀምሳ ሀምሳ ባንኮች አሁን ላይ ሀምሳ ሀምሳ አይለቁም ከሰላሳ እስከ አርባ ፐርሰንት
ማይክሮ አላ
አው አለ አዋጭ ነው አዋጭ ምናምን ንስር ነው የምናመቻቸው ግን አሁን ላይ አዲስ ህግ አምጥተዋል ሀምሳ ሀምሳ ፐርሰንት አያመቻችሁም እሺ ስንት percent? አርባ ነው አርባ አለ አዎ አርባ እስከ ሰላሳ አሁን ለምሳሌ Dzire አለን ዜሮ ዜሮ አ ሰላሳ ሶስት ነው የሚባለው በባንክ ከሆነ ሁለት ሚሊዮኑ ነው ባንክ የምናመቻችልን ሁለት 33 ሚሊዮኑን ነው cash ቀሪውን ባንክ አዎ
ኦ፣ ስለዚህ አንድ አሁን ነጥብ ሶስትን ባንክ እናመቻችልህና ቀሪውን አዎ።
በባንክ ነው የምናደርገው
ስንት ነው cash?
cash ሁለት ማለት ነው no no ምልሽ ካሽ ሽያጭ ስንት ነው ብዬ ነው።
እ እንትን በባንክ ባይሆን አ ሰላሳ አንድ ምናምን ይሸጥልናል
ኦኬ እሺ ስልኩኝ ነው አይደለ? በዚህ ነው ደውል። ሌላ ስልክ አዎ የላችሁም? አይ፣ ሌላም ቀጥታ ጊዜ እንገባለን።
ኮንታክት ይሄ ቆየና- ኮንታክት አድርገን እ በምን በምን ላ ኮንታክት ላድርጋለሁ?
በየቀኑ የሚገቡ መኪኖችን ለሞት ማሊባባ ዶት ኔት ብለህ ጆይን አድርግ
ባ- ከዛ ነው የወሰድኩት እኔማ።
አ ማሊባባ ላይ እዛ ላይ ፖስት እናደርጋለን ወይም ደግሞ ሌላ ቁጥር ልንገርህ ዜሮ ዘጠኝ አርባ አራት አዎ እሺ፣ አንዴ እሱ እም፣ ስልክ ያዝልኝ አንዴ አንዴ አንዴ ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ሰባት
ስልሳ ሰባት ነው አርባ አራት አ ዜሮ ዘጠኝ ስልሳ ሰባት
እሺ አርባ አራት ሰባ ሰባ
ሰባ ሰባ አ
እሺ thank